Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
አቶ ሽመልስ ጸጋዬ
አይ ሽመልስ ሰጠኝ እ ሽመልስ ማ ሰጠኝ።
ሰጠኝ። እሺ እ አሽከርካሪ ኖት አይደል? ይቅርታ አ እ እሺ ከያው ከ ዊፕላስ solution የ transportation ድርጅት ደወልኩኝ
እሺ እና እ ድርጅታችን የ- የ transportation አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎች ደግሞ አዲስ እ እና ለየት ያለ ይዘናል።
ምንድን ነው ያላችሁ?
እሱ ምንድን ነው ከእያንዳንዱ trip ላይ አስር percent ም።
የምንቆርጥ ሲሆን እ ከቆረጥነውም አስር percent ላይ ደግሞ አራቱን percent መልሰን አሽከርካሪዎቻችን መጠብ ይሆናል ማለት ነው።
እንሞክረዋለን እሺ እ እንሞክረዋለን።
እሺ ሀሳቡ እንዴት አዩት? መልካም ነው።
ጥሩ ነው። እንሞክረዋለን እሺ ዊፕላስ የሚያዋጣ ከሆነ solution እሺ ዊፕላስ solution provider የሚል application አለን። App Store ላይ Play Store ላይ የሚገኛል። እሱን download በማድረግ በቃ text መመዝገብ አድርግልን።
ይችላሉ።
የሆነ ችግር የለውም።
ቢሮ ውስጥ እሺ ነው ያለሁት።
እሺ እ text አደረግሎታለሁ። እ ሞክሩ። እሺ መልካም ቀን ይሁንሎ። አመሰግናለሁ።